አምዱላ ሄለው ቤት ነህ
ሰላም ነው?
እግዚአብሔር ይመስገን። ምን ልርዳሽ?
account ለመክፈት ነበር። ቴሌግራም account አሁን ሰተሽኝ ነበር።
እ? ቴሌግራም አካውንት አዎ የቤት ቤት account ነው መክፈት የፈለግሽው?
አዎ account ነው።
step ኡን ተልኮልሽ ነበር ቴሌግራም ላይ?
እ?
ቴሌግራም ላይ step ተልኮልሽ ነበረ?
አዎ እሺ ምንድን ነው ያስቸገረሽ ታዲያ? የትኛውን ቢያለሽ?
እንትን account deposit ምናምን ለማድረግ ነው። በዚህ
እሺ እንትን ማን ነው የሚለው የቴሌግራም ስምሽ? አንዴ ልላክልሽ step ኡን።
የኔ ሚስት ማነው- አዎ የቴሌግራም ስምሽ ማን የሚል ነው?
እ፣ ፋሪስ እ?
ፋሪስ ማኑ ፋ- ፋራ
ሀይ ትይኛለሽ ሳትዘጊ ስልኩን?
ምን?
ሀይ በይኛ እንዴ ስልኩን ሳትዘጊ።
እሺ
አልሰራልሽም?
ቆይ ኔትወርክ እሺ ወይ ዝጊው፣ ስትዘጊው ይገባል።
እሺ ለዚህ የተቀናጀ